ዳኑ ዳንሽ
ሄሎ ሄሎ፣ እንዴት ነው ሰላም ምን አለ ነበር?
እንትን ከቴሌ ብር ወደ ቫሞስ አካውንቴ ትላንት ስልሳ ስምንት ብር ከሰዓት ወደ አስራ አንድ ሰዓት ልኬ ነበር። ወደ እሺ።
ቫሞስ አካውንቴ አልገባም እና ቴሌ ብር ስደውል ወደ ሰማንያ ዘጠኝ አስራ አንድ ደውል ከዚህ ይተልታል አልፏል አለች።
እሺ transaction message ደርሶታል አይደለ? ከቴሌ ብር።
አዎ ከቴሌ ብር ደርሶኛል።
እሺ ስልክ ቁጥር ልስጦት እና ቴሌግራም ላይ ልከውልን check እናድርግሎት።
እሺ አልገባም ነበር ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ እሺ ሰባ ሁለት እሺ አርባ ሁለት እሺ ሰባ ሁለት ሰባ ሁለት በዚህ ምን እንትኑን ከቴሌ ብር የተላከልኝን ኮዱን ነው የምልክልሽ?
ከቴሌ ብር የተላከውን ሙሉ message እና እሺ ስልክ ቁጥሮትን የእሱ አድርገው ቴሌግራም ላይ ላኩልን። እዛ check ይደረግሎታል።
አዎ ቴሌግራም ላይ ነው። እሺ ቴሌግራም account ቴሌግራም የለኝም።
ላይ ቴሌግራም እ- account የለኝም እኔ
እሺ normal message ይላኩልን እና በዛኛው አዎ።
ለሚታይ ጊዜ እሺ።
ይታይበታል።
ከነ ስልኬ message ኡ ልላክ።
አዎ ስልክ ሚላኩና ትንሽ ይቆይቦታል። የ text message እሺ ይታገሱን። እሺ እሺ እሺ እሺ።